ወዲያ እኔም ከወዲህ ፍጥረትን ሞቶኛል አንዴም በሌቱ አንዴም በቀኑ ሆይ ያብሰለስለኛል ያሰንቀኛል ያባንለኛል ያስተክዘኛል ሆድ ይብሰኛል ያባዝለኛል ያዋልለኛል ያስተክዘኛል ናንተን ይለኛል ናንተን ይለኛል አንተየዋ እንዴት ከርመሃል እንዴት ሆነሃል እንዳላይህ እንዳላዋይህ ከዓይኔ ርቀሃል አንተየዋ እንዴት ከርመሃል እንዴት ሆነሃል እንዳላይህ እንዳላዋይህ ከዓይኔ ርቀሃል ናፍቆት ሰቀቀን ውስጥ እንዴት አድርጎሃል የሩቅ በሩቅ ፍቅር እንደምን ይዞሃል ልቤስ በትዝታው ይጨነቅልሃል ልቤስ በትዝታው ይጨነቅልሃል እህልና ውሃ ሳይጠፋ ከቤቴ ሆ ሳይጠፋ ከቤቴ ብስሉም ጥሬውም ሞልቶ ከማጀቴ ሆ ሞልቶ ከማጀቴ እንደው የምቆርሰው የምቀምሰው ሁሉ አባይ ላንጀቴ ስበላም ስጠጣ አስታውስሃለሁ አስታውስሃለሁ ስተኛም ስነሳም እናፍቅሃለሁ እናፍቅሃለሁ ሁሌ በንጉርጉሮ ሁሌ በትዝታስ እንዴት እዘልቃለሁ ሁሌ ስንጉርጉሮን ሁልጊዜ ትዝታ